Ahí lo tiene este ኢንቨስትቤት ራይል ኮምልርዶ
የሆነ ሆቴል ኮድ ክፈኝ ብሎ ልጁ መጥቶ የሆነ ኮድ እንድትሰጡኝ ነው።
እ የምን ጉድ የእንትን ዲፖዚት ዜሮ አድርጊልኝ ብሎ
ኦኬ እንትን አድርጊያ ስልኩን ተቀበዩና አካውንት ሂስትሪ የሚል ላይ ገቢ አይሰራም። ከዛ ወደ እ?
ቲቪ ብር ስልክ አየር ላይ ዳራበት።
ምን አልሽኝ?
ወደዛም አልገባም ወደ እኛም ጋም ኮድ አያሳየንም። ኮድ አንቺ ጋር- ሰጥቻለሁ ብለውኝ ነው አለ።
ኮድ እሰጥሃለሁ አዎ ብለውኝ ነው ኮድ አለ።
እኮ already ስልኩ ላይ ነው ያለው በ voucher withdraw አድርጎት ከሆነ እንደዛ አይደለም ይውልሽ፣ ወደ እ።
CBE ብር ወደ አካውንቱ transfer ሲያደርግ የለ እሺ ከባንክ ለመውሰድ ወደዛ ወደ አካውንቱ transfer ሲያደርግ አየር ላይ ቀረብኝ፣ አልገባም እዛ አለ። ሲ- ሲደውል ደግሞ አቅራቢያ ከሚገኝ ቤት ቤት ሄደህ ውሰድ አሉኝ።
እኮ ተረድቼሻለሁ እንደዛ ካልነው እ፣ ኮዱ ያለው ስልኩ ላይ ነው ስለዚህ ልንገርሽና step ኡን ምክንያቱም እኛ code ለ customer መናገር አንችልም ለዛ ነው ኮዱን ማልነግርሽ እሺ ስልኩ እናቴ፣ ውስጥ ስላለ ልንገርሽና step ኡን ከዛ ላይ ታወጫዋለሽ እሺ account history የሚል ላይ ግቢና እየሰራልሽ ነው ኢንተርኔት ይሰራልሻል እኔን እያወራሽ ከዛ voucher history የሚል አለ history እና voucher history ነው የሚመጣልሽ እ?
ላስከፍተው ልጅ እሺ እሺ
አወራ ይሄን ምን ይገርምሽ?
ሄሎ ሄሎ አቤት፣ ምን አልሽ?
account history የሚል ላይ ገባና አንዴ
account ስር ገባሁ እኮ።
እኮ እሺ።
ከዛ history እና voucher history የሚል አማራጭ አለ voucher history የሚለው ላይ ገባ voucher history አልመጣልንም። አይቼው ነበር፣ እንዴት አይመጣም አልመጣም። ቀደም አይቼው ነበር። አካውንት አይቼ- ስር ብቻ ነው ያለው።
እ? account history ብለህ ስትገባ history እና voucher history የሚል አለ
ቮቸር ቮቸር ሂስትሪ ከሆነ ያረከው ማለት ነው መኪና ነው የሚለው። voucher history ነበር። አዎ፣ ቮቸር ሂስትሪ ነበር።
ምን አልከኝ የለም፣ ቆይ እስኪ አይቼ መልሼ እደውልልሻለሁ።
አይ፣ ይኖራል እሺ check አድርገውና መልሰህ ደውልልኝ ችግር የለውም እሺ እሺ